አልደፈር ያለው በአዳም ዘር በሙሉ ሆኖ አመሉ ኖረን ኖረን ኖረን ስንዋደድ አብረን ስንቆይ ስንቆይ ስንላመድ ወድሻለው ማለት ምን ይከብዳል ቃሉ አልደፈር ያለው በአዳም ዘር በሙሉ ሆኖ አመሉ እንደ መጀመሪያው ምነው ዛሬ እወድሻለሁ ማለት ቀረ ፍቅሬ ተጣልተናል ወይ ተጣልተናል ተጣልተናል ወይስ ተጣልተናል ሆኜልህ የቃል በረኛ ላፍቄው አቅፌው ልተኛ ስጠብቅ የልብህን ከፍ ዘጋኸኝ አትነግረኝም ሳይ ትተሃል ትተሃል ኧረ ትተሃል ማርኮ ለማመጡን ረስተሃል ብሎም ደውሎኝ ወገነህ ደስ ይላል ስትነግረኝ ስሰማህ ተጣልተናል ወይ ተጣልተናል ወይ ተጣልተናል ወይ ተጣልተናል ወይ ተጣልተናል ወይ ተጣልተናል ወይ ተጣልተናል ወይ ተጣልተናል ወይ ኖረን ኖረን ኖረን ስንዋደድ አብረን ስንቆይ ስንቆይ ስንላመድ ወድሻለሁ ማለት ምን ይከብዳል ቃሉ አልደፈር ያለው በአዳም ዘር በሙሉ ሆኖ አመሉ ኖረን ኖረን ኖረን ስንዋደድ አብረን ስንቆይ ስንቆይ ስንላምድ ወድሻለው ማለት ምን ይከብዳል ቃሉ አልደፈር ያለው በአዳም ዘር በሙሉ ሆኖ አመሉ እንደ መጀመሪያው ምነው ዛሬ እወድሻለሁ ማለት ቀረ ፍቅሬ